ወረብና የአንገርጋሪን እሺ ዘሰኔ ማርያም
ጎዳና ዛለቃ ብርሃኑ ማለት ነው።
ያለ ደብረ መንግስት አመል ባለ ወርቅ አመል ባለ ወርቅ ገበዋት ያመል ባለ ወርቅ አሌ አሌሉያ አለ ቤተ ክርስቲያን አነጻ ልዑል ልዑል ለቤተ ክርስቲያን አነጻ ልዑል ለቤተ ክርስቲያን Yeah.